hello ጤና ይስጥልኝ። ምን ልታዘዝ?
ቴሌ ስጠቀም ነበርና subscribe ማድረግ ፈልጌ ነበር እሺ ቴሌቪዥን game ነው።
እና subscribe ለማድረግ ፈልጌ ነበር።
ምን ለማድረግ?
subscribe እሺ ስልክህን ንገረኝ። እሺ ዜሮ ዘጠኝ እንዲቋረጥልህ አይደል?
አዎ ሰማንያ ስድስት ዜሮ ዘጠኝ ንገረኝ።
ሰማንያ ስድስት ዜሮ ዘጠኝ ሰማንያ ስድስት እሺ
ሰባ ሰባት እም
ሰባ ሰባት ሰባ ሰባት
ሰባ አንድ እሺ
አርባ ስምንት
እሺ አቋርጬልሃለሁ።
እሺ አመሰግናለሁ።
አሜን እሺ